ጤና ይስጥልኝ ጠብታ አምቡላንስ አምቡላንስ ነው?
አዎ ጠብታ አምቡላንስ ነው።
ኦ፣ አንድ ኢንፎርሜሽን ፈልጌ ነው። ከአያት እሺ አያት መኖሪያ ቤት አቦክሽ ዙራሽ ሞላ ጠገር አዎ
ከሱ አቤቱ ሆስፒታል ጋር ደርሶ ለመመለስ ስንት ነው?
አቤት ሆስፒታል
አራት መንታ ዮሐንስ ጋር እሺ አምስት ሺ ዘጠኝ መቶ እ እ?
እሺ እ አራት አምስት ሺ አራት መቶ ሀምሳ ብር ከሰዓት ደርሶ ክፍያ ውጪ።
ለመመለስ?
አዎ ከምን ክፍያ ውጪ?
ከሰዓት ክፍያ ውጪ እዛ ሄዳችሁ ከሰላሳ ደቂቃ በላይ ከቆማችሁ ዘጠኝ መቶ ብር ያስጨምራችኋል።
አምስት ሺ አምስት ሺ አራት መቶ ሀምሳ
አምስት ሺ አራት መቶ ሀምሳ እሺ